ጤና ይስጥልኝ።
ጤና ይስጥልኝ።
ከሁሉ ስፖርት ነው የምደውሉት።
እሺ ቴሌግራም ላይ በምን ነበር የልኩት? በዚህኛው ቁጥር ነው።
በዚህኛው በዚህኛው ቁጥር ምንም ነገር አላኩም። ቴሌግራም ላይ
ሁሉ ስፖርት የሚል ልክ
ምን አለኝ?
ልክ ያለው በደንብ ይኸው ልክ ያለው ለላክ መታሰቢያ መኮንን ኖት አይደለ?
አዎ አሁን ሀይ ብዬ ልክ ይሎታል። አሁን ሀይ ባልኩበት ይላኩ።